Reception ጨርች speaking how may assist you?
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
massage book ማድረግ ፈልጌ ነበረ ለሁለት ሰው ድጋሚ ደወልኩልሽ።
ለመቼ ነው የፈለጉት?
ለዛሬ ለዛሬ ስንት ሰዓት ላይ?
ስንት ሰዓት ነው ክፍት ቦታ ያለሽ? ማ ማሳጅ ለአንድ ሰው ነው ለስንት ሰው ነው?
ለሁለት ሰው
ለሁለት ሰው ዘጠኝ ሰዓት ተኩል ላይ ላድርግልሽ? ኖ ዘጠኝ ሰዓት ላይ
አይ በቃ ዘጠኝ ተኩል ውል ቢ ጉድ።
ማን ልበል ስሞትን?
ኢልሃም
ዜሮ ዘጠኝ ስልክ
አስራ አንድ ሀያ ሰላሳ አራት እም፣ ሀምሳ አምስት ሆቴል አላችሁ አይደለ? ምን ምን ማሳጅ ማን ያላችሁ? እጅስ ሆነ ነው
Swedish massage አለ፣ deep tissue massage አለ፣ hot stone massage አለ፣ body scrub massage አለ።
Okay price አቸው ምን ያህል ነው? ማ Swedish አንድ ሺ ዘጠኝ መቶ ሀምሳ አምስት ብር፣ hot እሺ።
stone ከሆነ ሁለት ሺ አንድ መቶ ሀምሳ አምስት ብር።
Okay so የመቶ ብር difference ማለት ነው ያለው።
አዎ
Okay እሺ እሺ በቃ ለዚህ ሊያዝሉት አዎ ዘጠኝ ተኩል ላይ እሺ ይዤልዎታለሁ።
እሺ እሺ